ሄሎ
አቤት
እጹብ ድንቅ ለመጠየቅ ነበር።
እሺ
ከስንት ዓመት እስከ ስንት ዓመት ነው የሚቻለው?
እጹብ ድንቅ የሚቻለው አምስት ዓመት እና ከዛ በታች የሆኑ ልዩ ተሰጥኦ ያላቸው እንደነ ለምሳሌ እንደነ መሱድ እንደነ ሀረገወይ አይነት ካለ ያው ማስመዝገብ ይቻላል። ግን ህጻናት ራሳቸው ሳይሆን የሚመዘገቡት በሰፈር የሚያውቃቸው ሰው ወይም ጎረቤት ደውሎ ማስመዝገብ ይችላል።
እሺ የኔ የኔ የኔ ዘመድ ናት።
እሺ ዘመድሽ ከሆነች ሌላ ትልቅ ሰው ጎረቤቷ ወይም የአካባቢ የሰፈር ሰው ደውሎ ማስመዝገብ ይችላል ማለት ነው።
እሺ እሺ አመሰግናለሁ።
ቻው።
እሺ ቻው።